በእውነት ለማስለቀቅ ነው።
check ላድርግልህ። hello አስራ አንድ እሺ፣
ሀያ ሁለት
እሺ፣
ሰማንያ ስምንት ዜሮ ሁለት
አንድ ሀያ ሁለት ሰማንያ ስምንት ዜሮ ሁለት እሺ ቆይ አንዴ እሺ፣ መስመር ላይ ጠብቀኝ።